ብቻ። ሌላው ዋሽንግተን ሕክምና ማዕከል።
ሀሎ አቤት፣
ሰላም አላችሁ?
ሰላም።
ከ medical እንትን ኦንላይን አልደረግልም ብሎ እንዴት ነው? ምን ይሻላል?
እያደረግን ነው። በትዕግስት ጠብቁ። እሺ፣
እ እያደረግን ነው። በትዕግስት ጠብቁ።
ሰኞ ዕለት ያስመዘገብነውን መቼ እስከ መቼ ይገባልናል?
እየሰራ ነው። አላወቅንም። ይሰራል።
ኧረ ይሰራል።
በቃ